ጸንቶብኝ ጠያቂ የሌለኝ ህመምተኛሽ ነኝ። ካልተበጠሰልኝ የፍቅርሽ ገመዶ እስቲ ልዋቀስሽ ከቤተ ዘመዶ ባልንጀራንማ ነገርኳ ማቀርኩት እንገቦ ብዬ ቤቴን አፈረስኩት እንደ ክፉ ቀቶኝ እኔ አንቺን መውደዴ ሰብሰብ ይላል ሆዴ ስትግዝሽ አድራለሁ ፍቅሪ ጸንቶብኝ ጠያቂ የሌለኝ ህመምተኛሽ ነኝ ስትግዝሽ አድራለሁ ፍቅሪ ጸንቶብኝ ጠያቂ የሌለኝ ህመምተኛሽ ነኝ እየጠፋሽ ካይኔ ልብሽ እየሸሸ እኔማ ፍቅርሽን ሳስታምመው መሸ የተጠነሰሰ መሸሽ ካሳብሽ ሙድና ያውቅሞይ ደንዳናው ልብሽ አይጠምቅም አንጀቴ ይላል ፈታ ፈታ ለፍቅርሽ ሲረታ ስተግዝሽ አድራለሁ ፍቅሪ ጸንቶብኝ ጠያቂ የሌለኝ መመኛሽ ነኝ ስተግዝሽ አድራለሁ ፍቅሪ ጸንቶብኝ ጠያቂ የሌለኝ መመኛሽ ነኝ ከሰው ጋር በልቼ ከሰው እንዳልጠጣው ወድጄ ማጣቴን የሚያይልኝ አጣው። እስቲ ሁኝ እንዳሻሽ ጎንሽን ይመቸው ልቤ መቼ ከዳሽ ፍቅርሽ መሰለቸው በፍቅር ሰመመ ልቤ የሚላል ደከም በሀሳብ ሳዘን በፍቅር ዘመመ ልቤ የሚላል ደከም በሀሳብ ሳዘን አይጠምቅም አንጀቴ ይላል ፈታ ፈታ ለፍቅሪ ሲረታ እንደ ግቡ ቀቶኝ እኔ አንቺን መውደዴ ሰብሰብ ይላል ወዴ